ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
አሰለፍ ከጅብጅብ ነው እንደውልለት መስፍን ግሩፕ ላይ ኦርደር ነበሩት አይደለ? ድራይቨር ደርሶ የመስፍን እስክ እየሰራ አይደለም እና ሌላ ቁጥር ይኖረዋል መስፍን?
አይ እኔ ነኝ የምቀበለው ሲጀመር ቤተሰብ ነን።
ኦኬ፣ ጃሞት በ- ይላል አይደል?
አ
ገብቷል። አሁን መጥቷል አ ደርሶ አሳውቀው ነው ኮዳሉት ያውቀው አለኝ። ያው text አድርግልኝ ስትሄድ ድራቢያ ነው።
ችግር የለውም አሳውቀውና ይደውልሎታል driver ዋ።
በቃ እሺ፣ አሳውቀውና ይደውልልኝ።
እሺ እሺ፣ መልካም ቀን።
hello ደንበኛችን